ሰላም ጤና ይስጥልን። ቤት ቤት
እንትን ማታ የማታ እንትን ላይ እሺ
withdraw አድርጌ ነበር ወደ ቴሌ ብር እስካሁን አልገባልኝም። ሶስት ሺህ ብር እ
አልገባልኝም፣ ግን account ኡ account balance ኡ ላይ ጽፏል አልፈዋል ብሎ ግን አ- አልገባም።
አልፏል። withdraw አድርገ ነው።
አዎ withdraw አድርጌ ነው ወደ ቴሌ ብር።
እሺ ቤት ቤት ስልክ ቁጥር የደወልክበት ነው።
አዎ በዚህ ስልክ ነው።
እሺ ጠብቀኛ አንዴ check ላድርገው።
እሺ እሺ
ስንት ብር ነው አልከኝ? ይቅርታ ሶስት ሺህ ብር
እሺ ለሳንቲም ፔ አሳውቅላለሁ። እሺ process ላይ ነው ያለው።
process ላይ ነው።
process ላይ ነው ያለው። አሳውቅላለሁ ቶሎ እንዲያስገቡልህ።
አ- እስቲ አሳውቁልኝ።
እሺ እሺ መልካም ቀን።
ዊ- ዊ- እሺ withdraw አድርጌ ገና deposit ላረጎ ነው አየር ላይ ነው የቀረ አዎ አዎ።
አስገቡልኝ እና ከዛ ልመልሰው እሺ እሺ አንተ ዘጠና ሶስት ስልሳ ላይ ደውለህ መልሱልኝ ማለት ትችላለህ። እሺ ዘጠና ሶስት ስልሳ ላይ አዎ እኔም እሺ።
አሳውቅላለሁ። እሺ እሺ አሳውቁልኝ እሺ እሺ።
እሺ